ዘመኔ አንተን በመፍራት ዘመኔ ላንተ በመገዛት ዘመኔ ለክብርህ በመቆም ዘመኔ አንተን በማገልገል ዘመኔ አንተን በመፍራት ዘመኔ ላንተ በመገዛት ዘመኔ ለክብርህ በመቆም ዘመኔ አንተን በማገልገል ይለፍ ኢየሱስ ይለፍ ይለፍ ጌታዬ ይለፍ ይለቅ አምላኬ ይለቅ ይለቅ አሜን አሜን ይለቅ ይለፍ ኢየሱስ ይለፍ ይለፍ ጌታዬ ይለፍ ይለቅ አምላኬ ይለቅ ይለቅ አሜን አሜን ይለቅ ቃልህ በኔነቴ ድንቅ ሥራ የሠራ ውስጤ ተለውጦ ሕይወቴ ያበራ ኢየሱስ ከኔ ጋራ መሆን የታየ ዘመኔን ልጨርስ መዳኔን ታማረ ቃልህ በኔነቴ ድንቅ ሥራ የሠራ ውስጤ ተለውጦ ሕይወቴ ያበራ ኢየሱስ ከኔ ጋራ መሆን የታየ ዘመኔን ልጨርስ መዳኔን ታማረ ይለፍ ኢየሱስ ይለፍ ይለፍ ጌታዬ ይለፍ ይለቅ አምላኬ ይለቅ ይለቅ አሜን አሜን ይለቅ ይለፍ ኢየሱስ ይለፍ ይለፍ ጌታዬ ይለፍ ይለቅ አምላኬ ይለቅ ይለቅ አሜን አሜን ይለቅ ጌታ ሆይ እንደ ዴማስ ዓለምን ወድጄ ከቤት እንዳልወጣ መዳኔን ቸል ብዬ መልካም መንፈስ ኖሮኝ ሆኜ ለበረከት ሞገስን አግኝቼ ዘመኔን ልጨርስ ጌታ ሆይ እንደ ዴማስ ዓለምን ወድጄ ከቤት እንዳልወጣ መዳኔን ቸል ብዬ መልካም መንፈስ ኖሮኝ ሆኜ ለበረከት ሞገስን አግኝቼ ዘመኔን ልጨርስ ይለፍ ኢየሱስ ይለፍ ይለፍ ጌታዬ ይለፍ ይለቅ አምላኬ ይለቅ ይለቅ አሜን አሜን ይለቅ ይለፍ ኢየሱስ ይለፍ ይለፍ ጌታዬ ይለፍ ይለቅ አምላኬ ይለቅ ይለቅ አሜን አሜን ይለቅ ዘመኔ አንተን በመፍራት ዘመኔ ላንተ በመገዛት ዘመኔ ለክብርህ በመቆም ዘመኔ አንተን በማገልገል ዘመኔ አንተን በመፍራት ዘመኔ ላንተ በመገዛት ዘመኔ ለክብርህ በመቆም ዘመኔ አንተን በማገልገል ይለፍ ኢየሱስ ይለፍ ይለፍ ጌታዬ ይለፍ ይለቅ አምላኬ ይለቅ ይለቅ አሜን አሜን ይለቅ ይለፍ ኢየሱስ ይለፍ ይለፍ ጌታዬ ይለፍ ይለቅ አምላኬ ይለቅ ይለቅ አሜን አሜን ይለቅ ወዲያ ወዲህ ሳልን ሳልን ከራተት ነፍሴን አጎስቁዬ ጠባሳን ሳላትር መብራቴ እንዳይጠፋ ዘይቴን ሞልቼ እያበራው ልቀኝ ሌት ተቀን ተግቼ ወዲያ ወዲህ ሳልን ሳልን ከራተት ነፍሴን አጎስቁዬ ጠባሳን ሳላትር መብራቴ እንዳይጠፋ ዘይቴን ሞልቼ እያበራሁ ልገኝ ሌት ተቀን ተግቼ ይለፍ ኢየሱስ ይለፍ ይለፍ ጌታዬ ይለፍ ይለቅ አምላኬ ይለቅ ይለቅ አሜን አሜን ይለቅ ይለፍ ኢየሱስ ይለፍ ይለፍ ጌታዬ ይለፍ ይለቅ አምላኬ ይለቅ ይለቅ አሜን አሜን ይለቅ ምስጋናዬ ደምቆ እልልታዬ ቀልጦ ዝማሬ ሽብሸባ አምልኮ ያርጎ አንተን ከዙፋን ከክብር አስነስቶ ዘመኔ ይፈጸም አምላኬ ደስ ብሎ ምስጋናዬ ደምቆ እልልታዬ ቀልጦ ዝማሬ ሽብሸባ አምልኮ ያርጎ አንተን ከዙፋን ከክብር አስነስቶ ዘመኔ ይፈጸም አምላኬ ደስ ብሎ ይለፍ ኢየሱስ ይለፍ ይለፍ ጌታዬ ይለፍ ይለቅ አምላኬ ይለቅ ይለቅ አሜን አሜን ይለቅ ይለፍ ኢየሱስ ይለፍ ይለፍ ጌታዬ ይለፍ ይለቅ አምላኬ ይለቅ ይለቅ አሜን አሜን